አይዞሽ
ወይ ሄላው፣ ሰላም ነው?
እግዚአብሔር ይመስገን።
እንዴት ነህ? ሱቅ ነው እንዴ አለሁ።
ያለኸው?
ሱቅ ነው ያለው እ፣ ካሸሩ አለ
አለ።
አገናኘኝ።
ወስሽ ደዛ ሄሎ ሄላው፣ ሰላም ነው?
አሎ እንዴት እንዴት ነህ? ሰላም ነው?
ደራ ወልቂጤ ነው አይደለ shop ኡ?
አው መድን agent ኡ የእኮ መድን አንድ የሚለው cashier ነው አይደል?
አ ይኸውልህ በ cashier ኡ አሁን የእሱ account የ customer ኡ account parent ኡ አንተ ነህ፣ በአንተ ስር ነው የተከፈተው እና manually ነው አዎ።
cashier ኡ እያወጣ ያለው። ለዛ ነው። ለምንድን ነው ብሩ እየወጣ ያለው በአንተ account?
የት ነው? እኛ እንደዚህ ምንም የምናውቀው ነገር የለም።
አይ manually አሁን እዚህ ላይ manually እንደወጣ ነው የሚያሳየው። ማለት cashier ኡ ወጪ እንዳደረገበት ነው ከ customer ኡ ላይ የሚያሳየው system ላይ። ሌላ ያንተ ጠዋት ያንተ ሲጀመር አ- አልቆ አልሰራልም እኮ ጠዋት እሱ ባለው ሰዓት ጠዋት አሁን ወደ ወጣበት ሰዓት እሺ አብረሰን ነበረም አልሰራም። ስራ የተጀመረው ምሳ ሰዓት ነው።
እኮ አንድ አሁን like እና access ደግሞ ያለው እንዴት ሰው አለ ይመጣል?
እንደዚህ user እና password access ያለው አለ ያንተን
አ፣ የለም አይ እንደዚህ የለም።
እኮ check አድርገው። አሁን እኛ የሚያሳየን cashier ኡ ወጪ እንዳደረገበት ነው ከሲስተሙ ላይ ወጪ እንደዛ ማድረግ እሱ ድሮ ብሎ ይሰጣል ኮድ መሙላት ምችሉ አይ እንደሱ አሁን ወ- በቮቸር ምናምን አይደለም ዊዝድሮ የተደረገው እኮ ማኑዋሊ ነው ብሩ ዊዝድሮ የተደረገው።
እኮ ብሩ የት ገባሽ?
እንደዛ አሁን ማድረግ ዋ- የሚችለው ደግሞ ካሸሩ ብቻ ነው።
ካሸሩ ካሸሩ የለችም ሲጀመር እና ቆይ አሁን ብሩ የት ነው ያለ?
እኮ ላይክ አሁን የገባበትን ቼክ እናድርግ ጠብቀን፣ ግን ያው ለከስተመሩ አስረዳው። እሺ እንደዛ እንደሆነ ከዚህ አይደለም እሺ ሌሎም ብሩ የት እንዳለ ብሩ እኮ የት እንዳለ እንደውልልክ እሱን እሺ።
ጠብቀን